ይመስለኛ ርስ ለዚህ በኩል
ሌላው አሁን በዜሮ ዜሮ ቤት ሰላማዊት አዲሱ በሚለው ትራንዛክሽን ምናምን ላኪልን ብለሽ ነበር ቴሌግራም ላይ
ይሰማል ደንበኛች አዎ ይሰማል ትራንዛክሽን ላክልኝ ብለሽ ነበር በቴሌግራም ይስመላሉ
እ
እሺ
ቴሌግራም ላይ ሻፍረው ነበር አዎ አሁን ልኬልሻለሁ ቤላ በሚለው የለም ሰላማዊት
እሺ አግኝተናል ደንበኛች አየሽ እሱ ይሆናል አይደል
ልክ ነው ደንበኛች ነው እሺ አሁን ቶ- ቶሎ አስታውቂኝ በመ- ቶሎ እንዲለቀቅልኝ አድርጊ በእናትሽ እሺ በተሻለ መጠን በፍጥነት ለመስራት እንሞክራለን